አለኝ እኔስ በልቤ ብዙ አለኝ ብዙ አለኝ እኔስ ለአምላኬ ብዙ አለኝ ብዙ አለኝ እኔስ በልቤ ብዙ አለኝ ብዙ አለኝ እኔስ ለአምላኬ ብዙ አለኝ ምስጋናን ብሰዋለት ክብርን ባመጣለት ምስጋናን ብሰዋለት ክብርን ባመጣለት ኢየሱስ መቼ ይበዛበታል ኢየሱስ መቼ ይበዛበታል ኢየሱስ የሰማይ ሰራዊት እንኳን በሙሉ ኃይል ይሰግዱለታል። ለእኔም ለቤቴ ፍርሃት አውቄ ብገዛ በፊቱ ማቄን አውልቄ ያለኝን ሁሉ ለክብሩ ባስገዛ ምን አለበት አሁን ምስጋናን ባመጣ አድኖኝ የለም ወይ ከዚህ ዓለም ጣጣ ምስጋናን ብሰዋለት ክብርን ባመጣለት ምስጋናን ብሰዋለት ክብርን ባመጣለት ኢየሱስ መቼ ይበዛበታል ኢየሱስ መቼ ይበዛበታል ኢየሱስ የሰማይ ሰራዊት እንኳን በሙሉ ኃይል ይሰግዱለታል። አሕዛብ በማመፅ በስንፍና ጉዞ ክፋትን ሲያበዙ ልባቸው ደንዝዞ በጣዖቶቻቸው አምላኬን ሲያስቆጡት እንዴት በዝምታ ሁሌ ልቀጥልበት? በእኔ ዘንድ ያለ የአምልኮ ጉልበት ምስጋናን ብሰዋለት ክብርን ባመጣለት ምስጋናን ብሰዋለት ክብርን ባመጣለት ኢየሱስ መቼ ይበዛበታል ኢየሱስ መቼ ይበዛበታል ኢየሱስ የሰማይ ሰራዊት እንኳን በሙሉ ኃይል ይሰግዱለታል። ላደንቀው እንጂ ጌታዬን በክብሩ ጢስ ይውጣ ከመቅደስ በምስጋና ጣኑ ያልተገዛም አይኑር ያልተንበረከከ ማንም የለምና በእርሱ ያልተባረከ ወደ ኢየሱስ ጮሆ ጸጋ ያልተቀበለ ምስጋና ለብሰዋ